ሄሎ ሄሎ ሄሎ ጤና ይስጥልኝ። የበኩት የምንለብጠው
ብር ስሞላ ዝም ብሎ ሶስት ሶስት ብር እየወሰደ እንትን ብሎ ነው አቅጦኝ ነው።
እሺ፣ አንድ የሌሉት መስመር ላይ ጠብቅ። የቴሌቪዥን ደንበኛ ኖት?
እ የቴሌቪዥን ደንበኛ ኖት?
አይደለሁም ምን አለ?
አይደለሁም።
ስለዚህ ከኛ አይደለም እየተቆረጠ ያለ ሺ ዘጠኝ ዘጠና አራት ደውለው ያረጋግጡ። የቴሌቪዥን ደንበኛ አይደለም። እንግዲህ ቴሌቪዥን የመቶ ሰከንድ አገልግሎት ነው።
ያው ያልሽው አልገ- ስላልገባኝ እኮ ነው። የቴሌ ምን
ቴሌቪዥን game ነው። game ኦችን ተጫውተው የሚያሸንፉበት ነው። እርስዎ ግን ደግሞ እያየሁለት ነው system ላይ የዚህ ደንበኛ አይደሉም፣ የእኛ ደንበኛ አይደሉም፣ የእኛን አገልግሎት አይጠቀሙም። ስለዚህ ከኛ ጋር አይቆረጥም። እኛ ጋር ቢቆረጥም ሁለት ሁለት ብር ነው ዕለታዊ የሚቆረጠው።
እን- እንደዛው ነው የሚቆረጥ እኮ
እኮ እያየሁለት ነው system ላይ ግን አይደሉም። ከዚህ አይደለም እየተቆረጠ ያለው።
እሺ አመሰግናለሁ። መልካም ቀን።